ጤና ይስጥልኝ ዶንኪቱ ከይሮ ጤና ይስጥልኝ ዶንኪ።
አለን። እግዚአብሔር ይመስገን።
ሰላም ነው
እግዚአብሔር ይመስገን። እንዴት ነዎት?
አለን። ህፃን ልጅ ለማስመዝገብ ነበረ። ድንቅ ችሎታ ያላት እሺ፣ ይቻላል። እድሜው ስንት ነው?
ስሟን ልንገርሽ።
እድሜዋ እድሜዋ ስንት ነው?
ስድስት ዓመቷ ነው።
ይቅርታኛ የምፈልገው ከአምስት ዓመት በ- እና አምስት ዓመት በታች ያሉ ህጻናትን ነው።
እሺ ከአምስት ዓመት እና አምስት ዓመት በፊት ነው?
አዎ፣ እሺ እናመሰግናለን።
እሺ። እኛም እናመሰግናለን።